ጤና ይስጥልን ዋሽንግተን ህክምና ማዕከል ሌላ
ሰላም ነሽ? ድምፅ ቀንሽ።
ሰላም
ከወዲቱ ነበር የምንደውልሽ።
እሺ
CT scan ፈልገን ነበር brain CT without contrast።
brain CT ሁለት ሺ ሰባት መቶ
ምን አልሽ?
አለን
አዎ እኮ አምቡላንስ ይፈልጋለሁ። ጂን አይጠቀሙም። vital sign stable without contrast ready ናቸው። የማክፈል ይችላሉ። በዚሁ ስልክ እንትን እንዳይላችሁ እና አሁን መምጣት ከቻላችሁ እሺ ሌላ ስልክ ይደውልላችኋል ትናንት እንዲዘጋጅ ከዛ እ ዋጋው ስንት ነበረ?
እሺ ቆይ አንዴ።
አገና ነበር አገና ነበር እንደዚህ
without contrast ነው አይደል without contrast ሁለት ሺ ሰባት መቶ ብር ሁለት ሺህ ሰባት መቶ አዎ እሺ ጸጋዬ ወልደ ኪዳን ስለሻዝ እና በዚህ ደውላቸው ሲመጡ ከየት ነው ዘውዲቱ ድንገተኛ ሐኪም እሺ እሺ እሺ ደውል